hello
ሀምሳ አምስት ሰላሳ አራት ስንት አልከኝ?
ሀምሳ አምስት ሰላሳ አራት ሀምሳ አምስት ሰላሳ አራት ምን ሆነብህ?
order ሩ ላይ ኮካ አለ እንዴ?
ምን አለው ኮካ?
አለ ወይ ትእዛዙ ላይ እሺ ስምህ ማነው?
ሀብታሙ ነኝ።
ሀብታሙ አንዴ ጠብቀኝ እሺ እስኪከፍትልኝ ድረስ
እሺ
ሀብታሙ ወይ ሀብታሙ ወይ ወይ ወይ ሰማኝ ከእጅ በርገር ያስከ ኦርደር ነዋ አ
እ አዎ አለው አለው እሺ አልሰጡኝም አለው አ እሺ መጠየቅ ለመጣም ነገር ነበረብህ አንተ እ እሺ ጋ- ገዝቼ እኔ ከዚህ ልስጠው ከዛ ለኔ ያ ከዛ እንትን እንዲል
ምን አልከኝ ሀብታሙ
ለከስተምር እኔ ከዚህ ገዝቼ ወይ እንትን ልበልና ከዛ ለኔ አሁን ኮካውን
ኮምፕሊት እኮ አልተቀበልኳትም።
ብለህዋል
ብዬዋለሁ እኮ እንዲሰጡኝ አናግሪልኛ ሬስቶራንት እኮ ምን ሆኖብህ ነው?
እኔ ኮካው በርገሩን ብቻ ነው የወሰደ ኮካውን አልሰጡኝም።
okay customer ጋር ደርሰሃል? በርገሩን አዎ።
አልወሰድክም? ኮካውን ወስጃለሁ አልወሰድከውም?
በርገሩን። አዎ እ እ?
አልወሰድኩም ኮካውን ሀብታሙ ኮክን አልወሰድኩም ልትለኛ?
እኮ እያልኩሽ ነው።
እሺ በቃ ግን ምግብ ቤት check ላድርግልህና እንትን እላለሁ። እሺ ካለ እንዲሰጡ አደርጋለሁ። ሀምሳ አምስት ሰላሳ አራት አይደል?
ወይ እሺ በቃ ቀንሽ ቀንሽ እሺ።
ለሽ ምግብ ቤት ሳን ከዚህ ከእንትኑ ቀንሽ አይ እንደዛ ማድረግ አይቻልም ሀብታሙ። already complete ብለዋል እኮ።
እሺ ብዬዋለሁ። ችግር ግን የለም ባትለው አናግሪኝ እኮ እንትን አይልም። አይ አናግሪኝ ለ customer ማድረስ አለብህ። ምንድን ነው ማናግርልህ ከዛም እኮ እንትን እያለኝ እኮ ነው ችግር የለም እያለኝ ነው።
እኮ ምግብ ቤት ደውዬ ልደውል ነው። ሄሎ ጤና ይስጥልኝ ጂ በርገር ነው የደወልኩት። ከ- ሄሎ ከቢዩ delivery ነበር የምደውለው። ከ በሰባ አራት ሀምሳ አምስት ሰላሳ አራት order ነበረ እናንተ ጋር። ሄሎ በሰባ በሰባ አራት ሀምሳ አምስት ሰላሳ አራት order ነበረ እናንተ ጋር ከ- እንትን special chicken and beef with soda ይላል። ኮካ ነበረው። driver ኣችን ወስዶታል እንዴ ኮካ driver ኣችን ኮካውን አልወሰደም፣ ወስዶት check ታደርጊልኛለሽ? chicken and beef ኡ ብቻ ነው፣ ግን ኮካ ነበረው አብሮ። ሄሎ ወይ
ይኸውልሽ እናቴ እጂ special chicken and beef with soda ነው የሚለው አይደል? እም፣ እሺ ቆይ እናቴ፣ እሺ መልሼ እንዲደውሉልሽ አደርጋለሁ። እ እ አዎ እ- እንትን message ኡን check አድርጊው። እሺ ይልኝ እናቴ። ሀብታሙ ወይ ሀብታሙ መልሼ እደውልልሃለሁ። እኔ እኔ እደውልልሃለሁ መልሼ።
እሺ